ጤና ይስጥልኝ ዋሽንግተን የህክምና ማዕከል
በቃ አምቡላንስ አሁን ደውዬ ነበረ እና ላኩልን።
አምቡላንስ።
አዎ እሺ አንዴ ስልክ ቆይ። በዚህ ስልክ ነው?
በዚህ ስልክ አዎ።
እሺ የት ነው ያላችሁት?
እዚህ አማኑኤል ሆስፒታል
Okay ምን ነበር ያልከን?
ከአንገት በላይ የሆነ ድብድብ ነበር እና ፍንክት ነው።
ሲቲ ስካን ለመነሳት ነው?
አዎ እሺ ስልካችሁን አስተላልፋለሁ ይደውሉላችኋል።
እሺ
እሺ